ሰላም ጤና ይስጥልኝ። አቡ hair salon ጤና ይስጥልኝ።
አቤት አቡ hair salon ነው?
እ እ አቡ hair salon ነው?
አቡዬ አቡ hair salon
አ- አ- አልተሰማኝም። ምን አልሽ እህቴ?
አቡ hair salon ነው?
እ
እሺ ተሳስተሻል።
አይደለም።
አይደለም እሺ በዚህ ስልክ ቁጥር ተመዝግቦ ነበር እንደዚህ
ምን የሚል
WePlus Solution ነው የምደውለው እና WePlus Solution provider ላይ አገልግሎት ለመስጠት እ።
ተመዝግቦ ነበረ።
እህ፣ አይደለም ተሳስተሻል። እናት እሺ በቃ እ፣ እሺ እናት።
እሺ የእኛ ድርጅት WePlus Solution user የሚል አለ። እ፣ እ።
በተጨማሪም እ፣ እሱን በማውረድ አገልግሎት መጠቀም ይችላሉ። የሚፈልጉትን እንደ ጸጉር ቤት የተለያዩ አገልግሎቶች ከአርባ እ።
በላይ አሉ። እ፣ አዎ።
እ፣ የታክሲም አለ፣ transportation እነዚህን አገልግሎት መጠቀም ይችላሉ እርስዎ።
እሺ እሺ እናቴ እሺ አመሰግናለሁ። መልካም ቀን።
እሺ ለሁላችን እሺ
እሺ